hello አሎ
እንዴት ነሽ?
አለሁልህ። እንዴት ነህ?
ሰላም ነሽ?
እም?
ሰላም ነሽ?
ውይ ያስጠላ። እ?
እንዴት ነሽ?
አለሁ ባህር እምቢ አለኝ እኮ አ፣ እኔ ሰርቶኛል።
ምን አባቱ ነው?
እም?
ምኑ ነው ነው?
ምን አውቃለሁ እኛ ላይ የማይነሳ ማን አለ? ግን እም?
እኛ ላይ የማይነሳ ማን አለ ትያለሽ?
እይ፣ እስቲ ገመዱ ተጠላልፏል እየተረተርኩት ነው።
እንዴት ነሽ ታዲያ?
አለሁልህ።
አደርሽ?
እ?
ሰላም አደርሽ?
ይመስገን። አንዴ አሁን አሉ
ይሰማል? አሎ፣ እ?
ይሰማል?
ምንም አይልም።
hello፣
ባል
ኧረ hello፣ አይሰማም?
ቁርጥርጥ የሆነ ነገር ነው የሚሰማው።
እህ፣
ድምፁ ተቆራርጦ ተሰባብሮ ነው የሚሰማው። እም?
ኔትወርኩ ነው ምንም አድርገው።
አሁን ደግሞ ጥሩ ነው።
እ?
አሁን ጥሩ ነው
አሁን ይሻላል?
እና ለቅሶ መሸግ
አመሸው። ማታ ሁለት ሰዓት ሶስት ሰዓት ነው የገባሁት ቤት።
ሶስት ሰዓት
ሶስት ሰዓት ነው የገባሁት።
ትልቅ ሰው ናቸው።
አዎ ትልቅ ናቸው። አባትዬው ነው የጓደኛዬ አባት።
እና እንዴት ነህ?
አለሁልሽ።
ሚስትክስ ደህና ነች?
እም?
ሚስትክ
ምን አልሽኝ?
ሚስትክ ደህና ነች ወይ?
ደህና ነች።
ሰላም ነው?
ምን ትሆናለች? ምን እያለሁ ትያለሽ?
አንተ ያለክላት እም?
አንተ እየተንከባከብካት
እየተንከባከብኳት ምን ትሆን- እም?
እኔ እየተንከባከብኳት ምን ትሆናለች?
ምንም
እ?
ምንም
አንቺስ እንዴት ነሽ? ተንከባከብሽ?
እም?
ደህና ነሽ? አንቺስ የሚንከባከብሽ የለም?
ኧረ ድምፅክ የለም እ?
ድምፅክ የለም።
አንቺ የሚንከባከብሽ የለም ወይ?
hello
hello እ
አንቺንስ የሚንከባከብሽ የለም?
ቆይ እኔ ከተሰማክ መልሼ ልደውልልህ።
እሺ፣ እሺ።